ጤና ይስጥልኝ ለስፖርት ነው እባክዎ የሚረዳው?
በቴሌግራም ላክ ብለሽኝ ነበር ልኬለታለሁ።
ልከዋል?
አዎ ግን እስካሁን አልገባም ስሞት ማን ነው?
እ ቴሌግራም ላይ ስሞት ማን ነው?
ይርጋ
ይርጋ ይርጋ ሲድ የሚለው ነው?
እ
ይርጋ ሲድ የሚለው ይርጋ ይርፔጅ ሲድ ምናምን የሚለው ነው?
አዎ
አስተላልፈንሎታል። መልሱን ስናገኝ እናሳውቆታለን። በትዕግስት ይጠብቁ።
እንዴት አሁን እኮ እኔ ዝም ብዬ deposit አደረግ ዝም ብሎ እየገባ አልነበረም እንዲ አሁን deposit ም ይህ እያስቸገረ ውስጥ ነው።
deposit ያደረኩት ይህ ውስጥ
deposit ብቻ አይደለም withdraw ብቻ አይደለም የሚያስቸግረው ደንበኛችን፣ አንዳንድ ጊዜ with deposit ም ያስቸግራል።
አይደለም አሁን እኔ ትናንትም ከትናንት ወዲያም በጣም ብዙ ብር ተ- አስገብቼ አሁን ገና ዛሬ ለመጀመሪያ ለ withdraw ሳያደርግ ነው እንደዚህ ያለው።
የላኩት አሁን አስ አራት ሰዓት ከሰላሳ አንድ ነው።
አዎ አሁን ደግሞ አራት ሰዓት ከአርባ ዘጠኝ ነው። አንዳንድ ጊዜ እስከሚስተካከል ጊዜ ያስፈልጋል። በትዕግስት ይጠብቁ።
በጣም ትገርማላችሁ።